ሰላም ጤና ይስጥልኝ። ችብችብ
ሰላም ጤና ይስጥልኝ። እስኪ order ነበረ ዘግይተውብን፣ ትላንትና ነገ ይመጣል ብላችሁን ነበረ። እስካሁን አልደወሉልንም። ሎሚ ቅዳሜ order የተደረገ ቅዳሜ በሀያ ስድስት Okay። እሺ ስልክዎትን እስኪ ንገሩኝ።
ዜሮ ዘጠኝ አርባ ሰባት አንዴ ይቅርታ።
እሺ ችግር የለውም።
እሺ ዜሮ ዘጠኝ አስራ ሰባት አርባ ሰባት አርባ ሰባት
እሺ
ሰላሳ ዘጠኝ እሺ ዘጠና አራት ሰማንያ ሰባት ዘጠና አራት ሰማንያ ሰባት አ
ትላንትና ተደውሎሎት ነበር እኛ ጋር?
አዎ ማታ ደውላችሁልኝ ነበር። እኛም ደውል ነበር በጊዜ Okay እሺ ዛሬ ይመጣልዎታል። አምስት ኪሎ ነው አይደለ? ወሎ ሰፈር አ አ ይመጣል ይመጣል፣ ይጠብቁ።
ስለዚህ አሁን እዛ ያሉ ስላሉ አልመጣም ስላሉ ነው። እና ቀጣይ order አለ ማለት ነው የሚሄድ አዎ ይመጣሉ። ሁለተኛ ሶስተኛ ዙር ስላለ ይጠብቋቸው።
እሺ እሺ እሺ እሺ፣ መልካም